Hello ጤና ይስጥልን ChipChip
ይቅርታማ መልሼ ደወልኩኝ። ቅድም ሁለት ኪሎ ምናምን ያልኩሽ ነው።
ምን ነበረ? እኔን አልነበረ የሚያወሩኝ።
አንቺን አልነበረም። በቃ የሆነ የሚመለስ ሁለት ኪሎ ሽንኩርት ነበረ Okay ዝሆን ተመላሽ አደርጋለሁ ስላለች ዝሆን በቃ ተመላሽ አድርጊ ልላት ነው በዚህ ነበር order ያደረጉት በዚህ ስልክ ቁጥር።
ዜ አይ አይደለም ዜሮ ዘጠኝ አስራ አንድ
እሺ
ሀምሳ ሁለት እሺ
ዘጠና ስድስት ሀያ
ተካ ነው አይደለ? በተካ ሽንኩርት ነው grade C? እኮ ይሄ አሁን refund እንዲደረግልዎት ነው ስለ ነገ ነው
አይ እንዲህ በቃ ተመላሽ ቢሆን ነው ብሩ ተመላሹ?
አዎ አዎ እሺ እ፣ ሙሉ የ group ኡን ለተካ refund እናደርጋለን።
እሺ እሺ እሺ፣ እናመሰግናለን። መልካም ቀን